hello አቤት አቤት ትናንትና ስልክ ቆርጬ ነበርና አልታረመልኝም።
እሺ አንዴ cashier ኮዷን ትነግረኛለህ?
እ
cashier ኮዷን ንገረኝ አንዴ።
አይ
እሺ hello hello ያያታለሽ ነው እሺ ID ው ነው
ከታች cashier code የምትላለች ሰባት ሰባት digit ቁጥር ሰባት digit ቁጥር አዎ cashier code የምትላለች እሱ ይቀላል።
ኧረ እዚህ ጋር የለም። እዚህ ጋር ID ቁጥር ምናምን ነው ያለ።
እሺ ይሁን ንገረኝ ID ውን።
ሙሉ ልንገርሽ አዎ E
እ E D እሺ
C እሺ B
እሺ
D
ስንት D ነው?
D ያው D እሺ
ስምንት
እሺ
አ፣ ሀምሳ እሺ
ሀያ እሺ
C እሺ
E እሺ ሀያ አንድ እሺ አርባ ስምንት ስንት አርባ ሰባት ስንት አልከኝ? ሀያ አንድ ካልከኝ በኋላ ሀያ አንድ ካለ አርባ ሰባት
አለቀ።
ኤፍ
እሺ
ዘጠና አራት እሺ ሰባት
እሺ ጠብቀኝ።
እ ነው ደርሶ እ ከሩ ነው ከሩ ነው ሰላ እሺ እዛ
hello አሁን ከፍለዋል። እሺ
አሁን ስለ አራት ሺ ሰባት መቶ አንድ ብር።
እሺ እሺ እናመሰግናለን። መልካም ቀን።